ጤና ይስጥልኝ ቪኦኤ ኢትዮጵያ ሮዳስ ነው ዋኮ ምድርዶት እንዴት ዋላችሁ?
እግዚአብሔር ይመስገን ዋኮ ምድርዶት እሺ ባለፈው ኦክሲጅን አስመዝግቤ ነበረ አልደረሰም መሰለኝ ወይስ እንዴት ሆኖ ይሆን ለመጠየቅ ነው።
ያስመዘገቡበትን የቲኬት ነንበር ይነግረኛል?
እንትኑ ካርድ ቁጥሩን ልንገሮት የተመዘገብኩት ኮድ እንትኑን የተሰጠኝ ኮድ ቁጥር አዎ፣ ሲመዘገቡ የተሰጠ ኮድ ሁለት ሀያ አራት አስር ሀያ አራት አስር አዎ እሺ፣ መስመር ላይ ጠብቁኝ ደንበኛችን።
እሺ እሺ
አለም ግሮሰሪ ኖት?
አዎ አዎ
አዎ ደንበኛችን ተመዝግቦሎታል ግን እስካሁን